ቴዎድሮስ ሰላምተኛ ቤት
የሆነ order ነበረ ሰላሳ አንድ አስር የሚል order ሰላሳ አንድ አስር ምን ነበር?
አዎ፣ ምግብ ቤት አ፣ እንዳይሰራ ተብለናል።
ለምን?
እኔ እንጃ ቀርቷል ተባለ ተደውሎ።
okay cancel ነው።
አዎ ሁሉን አላውቅም፣ ግን ምግብ ቤት ጋር እንዳ እንዳሰራሁት ምናምን አለኝ። customer ደግሞ ደውሎልኝ ነበረ ቦታው ምናምን ነገረኝ። ግን ምግብ ቤት ጠይቃቸው እንዳሰሩት ተብሏል ምናምን okay ቆይ እሺ አንዴ አጣርቼ ልደውልልህ። ቆይ አትዝጋው አንዴ እዚህ ጋር cancel የሚያሳየኝ ከሆነ እሺ
በረከት አንዴ እደውልልሃለሁ። ልደውልልህ አንዴ ጠር